молоко миллер алло да ሄሎ አቤት
መ- መስተካከል አይችልም ማለት ነው።
እም ምን ነበረ
ሞገስ ነኝ። አሁን እያወራሁት ነበር ቴሌግራም ላይ እና ጉራት እ ምናምን እያለኝ ነው።
እሺ ተስሽ የሞገስ እናንተን እያየለት ያለ ሞገስ እ መስተካከል አይችልም ወይ እሺ እንትን ፍ- እ file ኡ corrupt ስላደረገ እንደገና download አድርገው መክፈት አልቻለም እኛ እያለን
download አድርጌ ጨርሻለሁኝ። በምንም አዎ፣ corrupt እንትን እንትን አድርጎ አይደለም ዳውድ የሆነው corrupt አድርገዋል ነው የሚለው
ይሄ በጥቃቅን ችግሮች እኔ አሁን ሳምንት ሞላኝ። ምንድን ነው ማድረግ ያለብኝ?
ቆሽ አዋራው እንዴት እሱ ነው አዋራው እሺ
Hello
ይኸውልህ ተስ እሺ እ፣ ሳምንት ሞላኝ እኔ አሮ እኔ ዛሬ ነው ስምን የሰማሁት። አሁን እኔ ዛሬ እንደዚህ ገና በልክ ገና ቢሮ ከመግባት እንደዚህ የምታዋሪ ከሆነ እኔ እኮ ሌላ ስራም አለብኝ እኮ ቀኑን ሙሉ እንደዚህ ሆኜ መዋል አልችልም። እኔ እኔ ዛሬ ገባኝ ነው ስምን የሰማሁት እኮ እኮ እኔ አሁን መላክ ያለብኝ ዲስኩን ነው አይደለ? እናንተ ነበር አይደለም download ማለት ያለብህ የምታደርጉ።
ፋይሉን download አድርጉ። ፋይሉ corrupt ካደረገ እንደገና download የሚደረገው ሁሉም ሰው እንደዛ ነው የሚያደርገው። download ትናንትና ካልተደረገ እኮ download አድርጌ ስጨርስ ይልኝ ብያት አንዷ ልጅ ውስጥ የነበረች አይቼዋለሁ፣ normal ነው አለች። ወይ ደግሜ download አደረግነው ነበር።
happen ያደርጋል ከአንዳንድ ሰዎች ላይ እንደዚህ ወይ በ- በ- የምታውቀው ሰው የለም እዛ አካባቢ የሚሰራ ከካይሮን ተቀበላቸው ፋይሉ በ flash
እ፣ ይሆናል የማንኛውም ይሆን የማንም ይሆናል። አዎ
ካይሮ በ flash እናገኛለን፣ ከሌላ ሰው ላይ አታገኛል።
እናገኛለን።
shop ላይ ብትሄድ ይሸጠዋል ፋይሉ። ሁሉም የሚሰሩት በዚህ ፋይል ነው።
እስቲ እንደዛ ነው ሞክረሽ እሺ።
አላቸው ሌላ ሰው